ጤና ይስጥልኝ። ስፖርት ነው ባኮ የምንረዳው።
አብሮ ይስጥልኝ በአጋጣሚ Aviator ተጫውሼ መቶ አስር ብር withdraw አድርገ ነበርኩ አላስቆጠርም። ቴሌብር ላይ
ቴሌብር ላይ
ቴሌብር ላይ አላስቆጠርም። withdraw አድርገ ነበርኩ Aviator ተጫውሼ መቶ አስር ብር።
እሺ ከዝውውር ታሪክ ላይ ያልገባሉትን
አዎ፣ screenshot ከዚ- አድርጉን።
ስክሪን screenshot አድርገው ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
ብሩን
አሁን አልገባልኝም ያሉት transaction አለ አይደለ?
አ ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
አሀ transaction አለ አ?
አዎ የ transaction history ውስጥ ገብተው ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
አሀ እንደዛ ከሆነ ዘጠኝ መቶ ብርን እንደዛ ባለፈው እሑድ ዕለትም እንደዛ ትራ- ባላስቆጠርም እሺ ላ- እኮ እዛ ላይ ላስልኝ ከዛ ላይ ፎቶ አንስተው ይላኩልን። እሺ
እሺ እሺ።
እሺ አመሰግናለሁ።